ይስጥልኝ ሄሎ ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጦት?
ተቋረጠ። ከአንቺ ጋር ነበር እያወራሁ የነበረ እሺ፣ ወይስ ሌላ ነው?
አይ ሌላ ይሆናል። እ፣ ንገሩኝ ልቀጥልሎት።
እ፣ እንትን ነበረ ወደ ቱርክ መሄድ ፈልጌ ማለት ነው።
ወዴት ደንበኛችሁ?
ቱርክ
እሺ፣ በምንድን ነው ቱርክ መሄድ የፈለጉት?
በሕክምና ከሆኑ ግን ሌላ ነው።
ላይ ኖት?
ይሰማል?
ሄሎ
አይሰማም?
ሄሎ
አቤት አቤት፣ ሄሎ?
አይሰማም? አይሰማም? ሄሎ ሄሎ አቤት አቤት፣ አይሰማም?
ሄሎ ደንበኛችን አይሰማም?
ሄሎ ሄሎ ደንበኛችን አይሰማም?
ሄሎ ሄሎ ሄሎ